ሄሎ ጤና ይስጥልኝ ቃል ኪዳን ኢንካፒስቶች ምን ልርዳው?
ሰላም ሰላም ምን ልርዳው?
አለው የሆነ ብር አሁን አስገብቼ አልገባኝም አካውንት ላይ ዲፖዚት ነው።
አዎ
እሺ ዲፖዚት ሜሴጁን እና ቤተሰቤት የሚጠቀሙበትን ስልክ ቁጥር አንድ ላይ ቴሌግራም ላይ ላኩልን።
እ፣ ለምን በዚህ ብነግርሽ ቢቶ እንትኑ ይለያል እንደ ጫወታው
አልገባኝም። የምን ጨዋታ እ፣ ብሩን የላኩት አሁን ጌም ተጫውቼ ነው እኮ ዊዝድሮውን ያደረጉት?
አዎ ወይስ ድሮ ላይ ሊያካለው ግን አልገባም።
እሺ በዚህ ስልክ ቁጥር ነው ምጮቱት?
አዎ አዎ እሺ ስንት ብር ነው?
አስራ ሶስት ሺህ እሺ የዛሬ ነው አይደል?
አዎ አሁን ትንሽ ቆይቷል።
እሺ አንዴ መስመር ላይ ጠብቁኝ።
አየሽ
እሺ ዜሮ ዘጠኝ ነው ዘጠኝ ብሎ በሚጀምረው ነው።
ዘጠኝ ነው።
እሺ በሻፓ ነው አይደል የሚልኩት?
አዎ እሺ ወደ አንድ ሺ አርባ አራት ሰባ ሰባት አዎ ዘጠና ስምንት ዜሮ ዜሮ ሶስት አዎ እሱ
እሺ confirm ተደርጓል። አሁን ይገባሎታል process ላይ ነው።
እሺ thank እሺ መልካም ቀን።
እሺ እሺ